Hello. Hello.
આવે ሰላም ጤና ይስጥልኝ ሱሌም
ለማን ናችሁ?
አለን ምን ልርዳዎት?
የቴሌቪዥን ጨዋታ ጥያቄ ለመጠየቅ ነበር።
ምን አሉ? ምን አሉ?
የቴሌቪዥን ጨዋታ ምናምን እያለ message ገብቶልኝ በማንኛውም ስልክ መጫወት ይቻላል አይቻልም የሚለውን ለመጠየቅ ነው።
አዎ ይቻላል
በትናንሽ ስልኮች ምታች ሳይሆን ይቻላል። አዎ፣ በሁለቱም በምንም ይቻላል። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው መጫወት ይችላሉ።
እ፣ እንደዛ ስናደርግ እንግሊዘኛ ነው የሚመጣ የሆነ ጥያቄ ምናምን በእንግሊዘኛ እየሆነ ያንኑ አዎ፣ ቀይራችሁ ወደ ጥያቄ አማርኛ ካላችሁ ላይ ይቅርታ፣ እ፣ ወደ አማርኛ መቀየር አይችልም።
ወደ አማርኛ አይቀየርም።
አዎ መግቢያውን ብቻ ነው የሚቀይርልኝ።
እ፣ ይሄኛው ደግሞ ጨዋታ ምናምን አለው ላይ ስንነካ አይመጣም ጨዋታው የት እ፣ እድሉን ይሞክሩ። game አይከፍትም፣ እሱን መጫን ብቻ ነው።
እድሉን ሞክሮ አለውም ላይ ዝም ብሎ አሁን አይሳ አሁን አልሳካም ነው የሚለው።
አዎ እሱን መጫን ብቻ ነው።
መድገም ይቻላል።
ስኬት ካለት አሁን እኮ ያ ስኬት በቀን ሁለት ስለሚያገኙ ከዛ በላይ ከፈለጉ ከሁለት በላይ ከፈለጉ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ሁለት ቁጥር ላይ coin ገዝተው በ coin ጥያቄና መልሶችን ተጫውተው ካሸነፉ ስኬት ይሸልሞታል።
እሺ
እሺ መልካም እድል።